ሄሎ
ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ነሽ?
እግዚአብሔር ይመስገን።
አሜን የተመሰገነ ይሁን። ስትሄጃቸው አይቺ ነው የ TikTok እሺ።
እ፣ በ- በባንክ ታመቻቻላችሁም አዎ እናመቻቻለን።
እስከ አንድ ሚሊዮን ብር እጄ ላይ አለ።
okay። ምን አይነት መኪና ነው የፈለከው?
manual አለ እንዴ? እ፣ Corolla Corolla manual አለን ሀያ አምስት ነው የሚባለው ግን እጅህ ጋር አንድ ነጥብ ያስፈልግህና አንድ ሚሊዮን ነው ባንክ ብናመቻችልህ።
አቺ
ሁለት ሺ ስድስት ሞዴል manual።
ሁለት ሺህ ስድስት manual አዎ አቺ። አይ አይ፣ ማለት ሌላው በባንክ እጄ ላይ አንድ ሚሊዮን ብር ነው።
okay። እንደዛ ከሆነ እንደ Compact ምናምን ምናምን አይነት ነገር ነው እ፣ ሊችልልህ የሚችለው። አዎ ትንሽ ከፍ ያለ ምናምን?
መኪና ከሆነ አዎ እንደ Vitz ምናምን?
ምናምን አዎ
ይኖራል ታዲያ እ፣ Vitz የለንም፣ Compact ግን አለን።
አቺ።
ሲኖረን ያው post እናደርገዋለን እንደገባ TikTok page ኦችን ላይ ወይም ቴሌግራም።
መልካም እሺ እሺ